Hello ሰላም ጤና ይስጥልኝ። ቤት ቤት ስከዳር ነኝ። እባክዎ ምን ልርዳው?
እንትን የሆነ ትኬት አለና እስ ቦነስ መኖርና አለመኖር ለማወቅ ነበረ።
ይቻላል። እሺ የ cashier code ኡ ንገረኝና check ላድርግልህ።
cashier code እሺ አስራ ሶስት እሺ ዜሮ ስድስት ሀምሳ ሰማንያ ሰባት
አስራ ሶስት ዜሮ ስድስት ሀምሳ ዜሮ ሀምሳ ሰማንያ ሰባት
ሰማንያ ሰባት ስድስት መቶ ብር ቦነስ አለው። እሺ
okay በዛው በተቆረጠበት ማለት ነው።
ምን አልከኝ?
በዛው በተቆረጠበት ማለት ነው።
ስድስት መቶ ብር ቦነስ አለው። አዎ በዛው በተቆረጠበት እና ስንት ነው?
ሄደህ ነው መቀበል የምትችለው ስድስት መቶ ስድስት መቶ ብር እሺ አዎ ይቅርታ አስራ ሶስት ዜሮ ስድስት ሀምሳ ሰማንያ ሰባት ነው ያልከኝ አዎ፣ አይደለ? cashier code ኡ አዎ።
አዎ
ስድስት መቶ ብር አዎ ሄደህ መውሰድ ትችላለህ።
እሺ እህቴ።
እሺ ስለደወልክ እናመሰግናለን። እሺ መልካም ቀን።